ጤና ይስጥልኝ Hello Visa ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
እሺ ቪዛውን ፈልጌው ነው።
እ የምን ቪዛ ነው የፈለጉት ደንበኛችን? የት ሀገር ቪዛ ነው የፈለጉት?
ጆርዳን ወይ ሳውድ?
ሳውዲ። እ በምንድን ነው መሄድ የፈለጉት ደግ- ደንበኛችን?
አ፣ ለ- ለ- እንትን ንጽህና ሴት ነው የምትለው sister ነው የምትለው እሺ
ንጽህና ለመስራት ነው የምትለው።
ምን አሉኝ ደንበኛችን?
ጽዳት ጽዳት።
Okay በጽዳት አዎ እሺ እ website ኡን እንሰጥዎታለሁ። እዛ ላይ ገብተው apply ማድረግ ይችላሉ ደንበኛችን።
website እንኳን የለንም። እ፣
እህ ምን አሉኝ ደንበኛችን?
website ነው አልሽ?
website እሰጥዎታለሁ። እዛ ላይ ገብተው የሚፈልጉትን ስራ እዛ ላይ ገብተው ፈልገው apply ማድረግ ይችላሉ ደንበኛችን።
አ፣ እሺ
እ ልንገሮት እስክሪፕቶና ወረቀት ይዘው
እስክሪብቶን እስቲ ልየው። እሺ እስክሪብቶ ብል ወረቀት በጅት ሄደፍ እሺ እሺ ይጻፍ እሺ እሺ።
ንገሪ ኤኢ
ኤ ኢ ኢ ኤ ኢ ሄደ ኤ ኢ ዶት
ዶት
አይ ኤን
አይ ኤን ነው አዎ አዎ
ቆይ ቆይ ያ ጎዴ ኦ ኦ ጎዴ ያ ጎዴ እሺ አይ ኤ አይ ኤን ነው ያልኩት ደንበኛ።
አይ ኤን አዎ እሺ አይ ኤን ጎዴ እም
ዲ
እሺ ኢ ዲ ዲ ዲ ዲ ዲ ዲ ኢ እ ኢ ኢ ኢ ሁለቴ ማለት ነው።
ደግዜ ኢ አዎ ሁለት ጊዜ ኢ እሺ ዲ
ሁለት ጊዜ አድርጊያ ጊዜ ለመጎድ ኢ እሺ ከዛ ቀጥሎስ ዲ ዲ
እ፣ ከዛ እሺ።
ቀጥሎ ዶት ኮም
ዶት ኮም ነው አዎ
ዳጎቴ ኦ ዳ ከን ብራ ቤት ኤ እም፣ ዳ ኦ ኮም ነው ዶት ኮም ነው አዎ ሲ ኦ ኤም
እንግሊፋን ሜ ቤቲ ጫ ኦ ጫ ኦ ማ
አዎ ጫ ኦ ማ ኤ ማጎድ እሺ ከቆይ እስቲ ከእንደገና ከመጀመሪያ ጀምረሽ በኦሮምኛ እሺ። አ ኢ
አ ኢ ጎደማ ዳፍ እሺ
እ፣ ዶት
ዶት
እ፣ ኢ ና
ኢ ና ጎድ ሞ ቀጠሊ ኤ ና ጎቴ እሺ
ዳ
ታ ነው ዳ ዳ ዳ ዳ ዳ ጎድ ሞ እሺ
ኢ
ኢ ነው አሁኑ አዎ አዎ ደብል እሺ እሺ ኢ ጎድ ደፍካ እሺ
ዳ
ዳ ዶት
ዶት ጎድ ሞ ማንብራ እሺ ጫ ኦ ማ
ጫ ኦማ ጎድ ዲስ እሺ ተባረክ
ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
በቃ እንትን ከተሳሳትኩት ደውዬ ነው የምጠይቂ። ተባረክ።
እሺ እሺ፣ ደንበኛችን መደወል ይችላሉ።
እሺ ደህና ዋይልኝ።
እሺ እሺ፣ ሰላም ያዋሉ።